ሄሎ ሰላም ጤና ይስጥልኝ
ሰላም ነው በእናትህ።
አለን
ያን ጊዜ
ምን አሉ
እ ይሄ ይሄ ሲም ካርድ
እም የቴሌ የቴሌ ዊን ደንበኛ ስለሆኑ በየቀኑ ትኬት ስለሚሰጡት ነው። በሚሰጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ።
ስንት ስንት ብሎ
እ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ
እሺ በቃ እሺ፣ መልካም ነው።